ባንክ ያለበት Dzire አለ እንዴማ?
ባንክ ያለበት Dzire ባንክ የምናመቻቸው Dzire አለ።
እሺ ግን ልጅቷ cash አንድ ከአራት ነው የምትችለው።
አንድ ነጥብ አራት ከፍላል
cash የምትችለው አንድ ነጥብ ቺ ምን አልሽኝማ?
አንድ ነጥብ አራት አባት Dzire እንትን አይልም cash አይወጣማ።
እሺ ወይ ደግሞ ኮሮላ ሁለት ሺህ ሰባት ወይ ሁለት ሺህ ስድስት ምናምን እንደዛ ትችላል። ሌላውን ቀሪም ባንክ አመቻችተን አ
ይቻላል።
አ- አለ እንደዛ ሁለት ሺህ ሰባት ምናምን
ሰባት አንድ ነጥብ አራት cash ከፍላን አይደል አ
እሱ ይቻላል።
እሺ ካለ ፎቶ ትልኪልኛለች እንዳሳያት
ፎቶ እሺ
በሌላ- በሌላ ስልክ ይጠ-
እሺ ሌላ ስልክ ምልክት አድርጊልኝና ቴሌግራም ላይ hi ልበልሽ
ቆይ እሺ
እሺ